hello ሰላም ነው እግዚአብሔር ይመስገን ሰላም ነው።
አለን። agent አሸናፊ ነኝ። እናንተ ሪፖርት አላረጋችሁም እንዴ? ብሩ እስካሁን አልገባም ወይ ነው?
አሸናፊ ከየት ነው?
ቦምቤ
የምን ብር ነው? ምን ነበረ?
win አለ። ሳምንት ሆኗል አልገባም እስካሁን።
እስኪ cashier code ኡን ንገረኝ።
እህ cashier code ኡን ንገረኝ እስኪ አንዴ።
እኔ agent ነኝ፣ agent ነኝ።
እኮ የካ- የትኬት ብር ነው ያልገባልህ ወይስ የትኛው ብር ነው ያልገባው?
win አለኝ ብር። ፋይናንሶቹ ሊያስገቡኝ አልቻሉም።
አሀ ፋይናንሶችን አዋራቸው። የፋይናንስ ስልክ የለህም?
አለኝ ሪፖርት አድርገናል ብሩ እናም እንደዛ ደውልና ነው።
ጠይቃቸው፣ ደውልና ጠይቃቸው። እነሱን ነው የሚመለከተው።
እሺ